ተራቦ ደረሰ ሰዓቱ እንዳንቺ የሚናፈቅ ከወዴት ይመጣል ይመጣል ፍቅርሽ ቁም ነገርሽ ልብን ይመስጣል ረሃብ ማቴ ለእኔ ክብሬ አንቺ ነሽ አንቺ ነሽ ካጠገቤ አትጥፊ ያኔ ማረፊያ ነሽ አባዋል አይኖቼን አትሰውሪያቸው ተራቦ ተራቦ ሲሶነሽባቸው ናፍቀዋል አይኖቼን አትሰውሪያቸው ተራቦ ተራቦ ሲሶነሽባቸው የዘገየሽበት ምን ይሆን ምክንያቱ? ምን ይሆን ምክንያቱ? አይኖቼ ተራቦ ደረሰ ሰዓቱ። የዘገየሽበት ምን ይሆን ምክንያቱ? ምን ይሆን ምክንያቱ? አይኖቼ ተራቦ ደረሰ ሰዓቱ። ቀረች ብለው ሲደርስ ሰዓቱ ሰዓቱ አይኖች የተርበው ሲንከራተቱ ብቅ በይላቸው እንዲያዩሽ ፏ ብለው ፏ ብለው አንቺን በመጠበቅ ይፈዛል እንባትለው ናፍቀዋል አይኖቼ አትሰውሪያቸው ተራቦ ተራቦ